የሚያስብለስልን ብትረግ
ከቤስት ቤስቴ ላይ ዊዝድሮ ሳረግ እሺ ቆረጠና ወደ የምፈልገውም ቴሌብርም አልገባ ከአካውንት ላይ
ቤስት ቤት ስል ቁጥሩ የደወልክበት ነው።
አ
እሺ ጠብቀኛ እንዴ ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው ነው።
ምን ስል ቁጥሩ
ሁለት account ነው ያለክ። አንዱ ዘጠኝ ነው፣ አንዱ ዜሮ ዘጠኝ ብሎ ነው የሚጀምረው።
ዜሮ ዘጠኝ ብሎ የሚጀምረው ላይ ዘጠኝ ሺህ ብር withdraw ያደረኩበታል።
እሺ ጠብቀኝ። ዛሬ ነው አሁን እሺ ዘቢቢ ነው አይደለ? account number ኡ ዜሮ ዘጠኝ ዘጠና አምስት ሰባ ስድስት ሰላሳ አራት አስራ ስምንት
አዎ ነው አይደለ?
አዎ withdraw ላደርግ የሞከርኩት አዎ አዎ አሁን confirm አድርጌላለሁ። processing ላይ ነው። እሺ ከሰዓታት በኋላ ይገባላል።
እሺ በ Chapa ስለሆነ ትንሽ ሰዓት ስለሚፈልግ ነው። ስለወልክ እናመሰግናለን። መልካም ቀን። እሺ